ጤና ይስጥልኝ አርፌ ከምኒንግ ባኩም ልርዳው እንዴት ነሽ? እማ?
አለን
ጠዋት አውርቼሽ ነበር አንቺን
ማን ልበል
እ፣ በቴክስ ተያዘብኝ ብዬ አውርቼሽ ነበረ። በቴሌግራም አውራ ብለሽ ነበር።
እ፣ ለምን- ብዙ ከስተመሮች ስላሉ ስሞትን ንገሩኝ።
እሺ ዳንኤል እባላለሁ። ጠዋት እ፣ አመልክቼ ነበረ። ትንሽ ጠብቁን ተብዬ ነበር። እስካሁን ምንም ትላንትና ማታ ተጫውቼ በቴክስ ቤት አዎ ወ- በአሪፍ በ- በእናንተ በአሪፍ ፔ withdraw አረኩኝና ብሩ እስካሁን ድረስ ተይዟል ሁለት ሺ ሰባት መቶ ብር።
ልከው ነበር።
screenshot ን በቴሌግራም ልክ ያለው
አዎ ተላልፎሎታል። case ኡ ለሚመለከተው አካል ተላልፎሎታል እና ትንሽ ጠብቀው፣ ትንሽ ይጠብቁ። ይታገሱ።
እሺ